ሄሎ ጤና ይስጥልን በሽታቤት ሄሎ ጤና ይስጥልን
ቋንቋ ቋንቋ በሶማለኛ ምክር እሺ ቴሌግራም ላይ ጻፍልን እሺ በሶማሊኛ ቴሌግራም ላይ ቴሌግራም ላይ ጻፍልን እንመልስልሃለን እሺ
አንድ ጊዜ እ?
ቴሌግራም አዎ ቴሌግራም ላይ ጻፍልን እንመልስልሃለን እዛ ላይ ይሄ ቁጥር እንዲ አለ በስደት ፈልጌ ነበር።
ቤስት ቤት አዎ
ምንድን ነው የሆነብህ
ወድ ምናምን እንዲ አለ እኮ በስደት እንትና ይሄ ቁጥር
ኮዱን ቢያለህ አዎ
password ኡ ነው እምቢ አለክ
አዎ ቁጥር ሲያስገባ password ደግሞ እንዲ አለ ስንገባ
okay forget በለው እሺ password ኡን forget በለው እሺ forget በለው ሌላ forget አዎ።
password በለውና አስተካክለው እሺ እንደ አዲስ
እሺ እሺ አንተም ሌላ ከ- ከሆነማ አንተ ያስተካክለኝ
እሺ እሺ sorry እንግዲህ እሺ ይሰራል
እሺ
ያ በጣም በዛ አንተ ማርያም